ጤና ይስጥልኝ የቴፒ የበረራ መረጃ ማዕከል እባክዎት ምን ልርዳዎት?
እ ከአዲስ አበባ ኮምቦልቻ ዛሬ አለ እንዴ?
ሌሎት እሺ አንድ ደቂቃ ይጠብቁኝ። ለስንት ሰው ነው የፈለጉት?
አይ እንትን document መላክ ፈልጌ ነው flight ኡ እንዳለና እንደሌለ ማወቅ ፈልጌ ነው።
እሺ ሜ ስለዚህ መሄጃ ብቻ ነው የፈለጉት?
አ
ኦኬ። እሺ ዛሬ ያሉት በረሮች እንዳለው ሞልተዋል የሉም።
ሞልተዋል ግን እ።
flight አለ ወይ ዛሬ ያላቸው ወይ ነው? document ለሰው ሰጥቼ ለመላክ ነው።
እሺ አንድ ደቂቃ እየሄዱት እሺ ያው የዛሬ በሮች አሉ። እሺ ስንት ሰዓት?
እ፣ እ፣ ጠዋት እሺ የጠዋቶች አልፏል። ስድስት ሰዓት ስምንት ሰዓት አስር ሰዓት ከአምስት minute አንድ በረራ አለ።
ከ- ከአስር ሰዓት ውጭስ?
የለም ሌላ በረራ የመጨረሻው አስር ሰዓት ከአምስት ነው።
አዎ።
እሺ። ከዛ ስንት ሰዓት ነው የሚገባው?
እሺ ሌሎች አታነሳክሩ።
እሺ እሺ እሺ የምህረት ነገር ይኖራል